እቴም ደርሻለሽ በዘመኔ የፍቅርሽ ተስፈኛ ነኝ ማይታከተኝም የፍቅርሽ ተስፈኛ ነኝ ማይታከተኝም ያሰብሽለት ነ አንቺ እቀበልሻለሁ መቼም በእኔነቴም ደርሻለሽ በዘመኔ የፍቅርሽ ተስፈኛ ነኝ ማይታከተኝም የፍቅርሽ ተስፈኛ ነኝ ያልታከተኝም ነፍሴ ለፍቅርሽ ሎሌ ነች ዘገየሽም አልሰለች እኔ አንቺን ሳስብ እኖራለሁ የሚሞላም አላገኘው ላይኔ እንደ ዳዊት ልድገም ስምሽን አቀንቃኙ ትዝታሽን እኔ በተስፋዬ ኖርኩኝ እያልኩ አይሻለኩኝ ባይኔ ላልቅስ እንጂ ናፍቄሽ ዘንድ ሳያስታውስኩሽ ሌላማ ላይ ተስፈኛሽ ፍጹም በሕይወት እያለሽ ላልቅስ እንጂ ናፍቄሽ ዘንድ ሳያስታውስኩሽ ሌላማ ላይ ተስፈኛሽ ፍጹም በሕይወት እያለሽ አያያ አያያ አያያ አያያ አያያ አያያ አያያ አያያ አያያ ያሰብሽለት ነይ አንቺ እቀበልሻለሁ መቼም በእኔነቴም ደርሻለሽ በዘመኔ የፍቅርሽ ተስፈኛ ነኝ ማይታከተኝም የፍቅርሽ ተስፈኛ ነኝ ያልታከተኝም ያሰብሽለት ነይ አንቺ እቀበልሻለሁ መቼም በእኔነቴም ደርሻለሽ በዘመኔ የፍቅርሽ ተስፈኛ ነኝ ማይታከተኝ የፍቅርሽ ተስፈኛ ነኝ ያልታከተኝ መቼም አላቆንኝሽ ኖርኩኝ እንጂ ስቀኝልሽ ቅኔ አዜም ኮደር እንደሌለሽ ማንም እንደማያህልሽ ለኔ ተስፈኛሽን ጽደቂብኝ ፍቅርሽ እንደህል ራበኝ መትሽ ነፍሴ ማጥማት ንፎይ ትበል ከሰቆቃ